ጤና ይስጥልኝ የቲኤስ የጥሪ ማዕከል በአቆም ልርዳዎት?
ስለ በረራ information ፈልጌ ነበረ።
ይቻላል። እሺ ምን ል- ምን ልርዳዎት?
ያ- የሀገር ውስጥ ምን ያህል እንደሆነና የ- ከዚህ ከባህር ዳር ነበር የምነሳው ወደ አዲስ አበባ እሺ ከወደ አዲስ አበባ ለመቼ ሊሎት?
ለነገ።
ለነገ። እሺ አንድ ደቂቃ ይስጡኝ ሊሎት።
እሺ
እሺ ከባህር ዳር አዲስ አበባ ለነገ ቀኑን ሙሉ ያሉ flight ኦች አራት ሺህ አምስት መቶ ሀምሳ አምስት ብር ናቸው።
እሺ እ፣ የማታ አንድ ሰዓት flight አለ። የማታ አንድ ሰዓቱ ብቻ አራት ሺህ አንድ መቶ ስልሳ አራት ብር ነው።
okay እሺ አመሰግናለሁ። እሺ አባ ምንም አይደለም። ሌላ የምንረዳውት አለ?
እ?
ሌላ የምረዳውት ነገር አለ ከዚህ ውጪ?
አይ በቃ ይሄን ነው የፈለኩትኝ።
እሺ እሺ። ስለደወሉልኝ በጣም እናመሰግናለን። መልካም ጊዜ ይሁንልዎ።
አሚን። እሺ እሺ እሺ።